ሄሎ ሰላም ቢመስል
ጤና ስለማ እንደናለን አለን አለን። እየጠበቅኳችሁ ነበር ወይ ዘግቼ ሄድ እንዴ?
እሺ ቆይ አንዴ አንዴ ብቻ ይሁን አይደለ?
አዎ ብሩኬት ነው ሄደው ቤ ቆይ አንዴ መስመር ላይ ጠብቀኝ እሺ።
እሺ።
ምን ወይ ዝጋውና ልደውልልህ።
እሺ ማበነሽ ከሌላ ቤት ዘግቼ ይሄ ስለ አሁን ከሌላ ነው ቤት የምትዘነው።
ከሌላ ድርጅት ወጥቼ ስለሆነ በእናሽ ስራ እንዳይቋረጥ ነው እኮ።
እሺ እሺ ቆይ አንዴ ዝጋውና ልደውልልህ።